ሰላም ነው።
ምን ልርዳ።
እንትን withdraw እንትን አድርጌ ብሩ confirm አላለም። እንትን
OK፣ ስንት ብር ነበር?
አንድ አንዴ ሶስት ሺህ ሁለ- ሁለት ጊዜ ደግሞ አንዳንድ ሺህ አምስት ሺህ አንድ ላይ ስልክ ስልክ ቁጥሩ ይሄ አይደለ እሺ፣ ሌላ- ስልኩን ልንገርህ እሺ፣ ዘጠኝ አስራ ሁለት እሺ፣ ሀያ አምስት ሀያ አራት እሺ፣ ሀምሳ ስድስት እሺ። ቼክ እያደረኩልህ ነው። ሄሎ አቤት confirm ተደርጎላል ሁለቱም።
እሺ እሺ፣ ይገባለሁ message።
እሺ እሺ እናመሰግናለን እሺ፣ መልካም ቀን።